ሄሎ ሰላም ጤና ይስጥልኝ ሽብሽብ
ሰላም አላችሁ?
እግዚአብሔር ይመስገን።
እሺ ቆይ መቼ መሰለሽ ቀን አዎ ትላንትና ደግሞ ዱቄትና ሽንኩርት አልነበረ ለዚህ እስከ ማለት አልመጣም።
እሺ እስካሁን አልመጣለሁትም።
ቅድም ደውዬ ምን ነበር ያለኝ ኤሪያው ሰፊ ነው አለኝ።
ምን የተሳሳተ ነበረ location ኡ?
ኧረ ይኸው ዘሴም ነው ሁሌም እንደሚመጣልኝ ነው።
እሺ አይ ስልክ ቁጥሬን ንገሩኝ።
ዜሮ ዘጠኝ አስራ አንድ
አስራ አንድ ሀምሳ አንድ
አስራ አንድ ሀምሳ አንድ
እሺ ዘጠና ዘጠኝ ሰማንያ
ስድስት በሚ አዎ፣ አዎ።
እሺ የት ነበረ ሎኬሽን እርሶ የሞሉት?
እኔ እዚህ ቸርችል ወሎ ነው?
ተከልኩኝ ሰርቶ ኧረ ወሎ ተከልኩኝ። እኔ ቸርች ድረስ አልነበርኩም።
አዎ፣ ወሎ ሰፈር ብቻ ብለው ቴሌ አልጨመሩበትም ማለት ነው ሲሞሉ?
ወሎ ሰፈር ኮልሴን ኮንታክት ሴንተር ብለን በዛ ነበር የሚመጣለን።
እሺ እንትን ቁር ልስጦት እንዴ ድራይቨር ሰጥቶት ነበር እንዴ? አሁን
ምንም አይ እም፣ ልይ ብሎኝ ይኸው ሁለት ሰዓት ሆነ ስል
እሺ ልስጦት ስልክ ቁጥር
እሺ ታምኛላችሁ?
አዎ የድራይቨሩን ልስጦትና እሱን ደውለው ይጠይቁት እሺ እናቴ ዜሮ ዘጠኝ ደረሰ ሀምሳ አንድ ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ ሰማንያ ዘጠኝ አርባ ሰማንያ አርባ ስምንት እሱን የያዘውሎት የት እንደደረሰ ይጠይቁት እንደወጣለት
ቅርታ ወጥቶ ስልኩም መስኩም ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት ሰማንያ አርባ ስምንት ሰማንያ እሺ እሺ አመሰግናለሁ።
መኪያ አሁን ትደውላለች